ሊሚቴድ ወራወር ጃማ ክለብ የምንነበረው ለምንደብላ አድራሽ ሰላም ከመቀሌ አራት ሰዓት የሚነሳው ፕሌን እሺ አዲስ አበባ አስር ሰዓት ነው የሚገባው።
እስከ አንድ ላይ ጠብቁ ይሉት እሺ እሺ ወንድሜ
አራት ሰዓት የሚነሳው ነው ያሉኝ።
አዎ አዎ
እሺ እ፣ ሶስት ሰ- ሶስት ሰዓት ከሰላሳ አምስት እና አራት ሰዓት ከሀምሳ የሚነ- የሚነሱ ናቸው ያሉት። አራት ሰዓት አዎ exact አራት ሰዓት አዎ አዎ የአራት ሰዓት ከምናምን okay። እሺ አንድ ደቂቃ እንደዛ ከሆነ እሺ። አለ ይሉት
እሺ እሺ
እሺ ዛሬ የሚነሳ ያለው አ- ሶስት ሰዓት ከአርባ አምስት እና አራት ሰዓት ከሀምሳ ነው። exact አራት ሰዓት ላይ የሚነሳ ቢሆን የለም።
እሺ እሺ አራት ከሀምሳ የሚነሳውን አራት ሰዓት ከሀምሳ አምስት የሚነ- አራት ሰዓት ከሀምሳ የሚነሳው ስድስት ሰዓት ከሀያ አምስት የሚነሳው
እሺ የሶስት ከምናምን የሶስት ሰዓት ከአርባ አምስቱ ደግሞ አምስት ሰዓት ከሀያ እዚህ ይደርሳል።
ይደርሳል። እሺ አመሰግናለሁ።
እሺ እኛም ስለደወሉ እናመሰግናለን። መልካም ቀን።